الشبال قبله قبله ኧረ እኔስ ናፍቆኛል ጉበሎ የሸበሎ ወጣት ጉበሎ ኧረ እኔስ ናፍቆኛል ጉበሎ ናፍቆኛል እናንተው ሰው በሰው ይገኛል ሸበላው ሙሽራ ቁበለ እንቁበለው ሙናየነ ቁበለ ግን መጋ አብሮ አደግ ልጅ እንደነህ ቃናዬ ቃናዬ የኩሪያችን ውሃ ማስቀናጫፊያችን እየሸጡን እንቁድ መገባበዣችን የጎጆ ሰንበሌጥ ስብሰባ ጎልላት ቅጠልና ቁበት የሚጨስበትን ውሃ የማለዳ ፀሐይ ጎህና ጀንበሮ መገናኛችን ተድላችን ነበረ ተሸክመ ስንሄድ ገበያ እምቧይ ተወራውረን ሲሻን መተያያ መተያያ የሸበሎ ጉበለ ጉበለ ኧረ እኔስ ናፍቆኛል ጉበለ የሸበሎ ወጣት ጉበለ ኧረ እኔስ ናፍቆኛል ጉበለ በሰው ይገኛል ሸበላው ሙሽራ ነው ጉበለ ጉበለው ሙናዬ ጉበለ ግን መገ አውራደቅ ልጅ እንደነህ ቃናዬን ቃናዬን መች ባጎደ ሆነህ የታመምኩት አይኔን መች ባሽም አልሆነ እንከት ያልኩት ጎኔን እምመደከም መስክልህ ትቼው ሰውነቴን ስና ፍቃድ አለሁ አንተውን እና እናቴን እናቴን አንተንና እናቴን አንተንና እናቴን የማለዳው ፀሐይ ጎህና ጀንበሮ መገናኛችን ተድላችን ነበረ ስንሄድ ገበያ እምቧይ ተወራውረን ስሻን መተያያ መተያ ኧረ ገዳም ሆነ ኧረ ገዳም ሆነ Yeah.